አዎ ስልክ ይዤ እያወራሁ ነው። እንትን ከቴሌ ብር ከቴሌ ብር ወደዚህ አልቆርጥ እያለኝ ነው። ወደ betting ብር አልገባ እያለኝ እ እ አዎ ከ- ከቴሌ ብር ብር አለው ወደ betting ለመቁረጥ ወደ betting እንትኑ ለማስተላለፍ እ በቻፓ በኩል ሊጠቀሙ እ
ነው።
በምን በኩል በቻፓ በኩል ነው የተጠቀሙት።
አዎ አዎ በቃ transaction message ቴሌግራም ይልኩልኛል። ስልክ ቁጥር ልላክሎት
እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት
ዜሮ ዘጠኝ ስልሳ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
እ ሰባ ሁለት እንደገና
እሺ ደውዬ ምን ልበል እ
ደውዬ ልጠይቅ እኛ ጋር ነው በሱ ስልክ ቴሌግራም ላይ ይልኩልናል transaction message ኡን። እሺ
transaction message ኡን አዎ የቆረጠበትን message ለእኔ ይልኩልኛል ቴሌግራም ላይ።